አብሮ ስጥልኝ።
ካፌ ነው የምደውለው ደውለው ነበረ።
አዎ እ- እንትን ነበረ ከ- ከሁሉ ስፖርት ላይ ወደ በአሪፍ ተ- እንትን ብር አስተላልፌ እም፣ withdraw አድርጌ አልገባልኝም ወደ ቴሌ ብሩ okay። ስንት ብር ነው?
ስምንት መቶ ብር
መች ነው ቀኑ?
ከትላንትና ወደ
በአስራ አንድ አዎ
እሺ። ሙሉ ስሞትን ይንገሩኝ።
ከድር አብዲ ኡስማን ከድር አብዲ ኡስማን
እሺ። ስልክ ቁጥር ይንገሩኝ።
ዜሮ ዘጠኝ ስልሳ ስምንት እም፣ ሀያ ስምንት አስራ ሶስት ስልሳ ሶስት
እሺ። አሁን በምነግሮት ስልክ ቁጥር screenshot ኡን አንስተው ይልኩልናል ቴሌግራም ላይ። አሁን ስልክ ቁጥር እ፣ በምነግሮት ስልክ ቁጥር ቴሌግራም ላይ screenshot አንስተው ይልኩልናል። ከሁሉ ስፖርት ወደ ቴሌ ብር እ፣ ያልገባሎትን ስምንት መቶ ብር
እሺ እሺ እሺ ዜሮ ዘጠኝ ዘጠና ሁለት
እሺ ቆይ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት
ሶስት
አስራ ሶስት አሉ አዎ ዜሮ አንድ ዜሮ አንድ ሀምሳ አምስት
ሀምሳ አምስት እሺ በዚህ ስልክ ቁጥር እ፣ screenshot ኡን ይልኩልናል። ሌላም ረዳት ነገር አለ?
አይ ሌላ ነገር የለም
እሺ አገልግሎትን ስለተጠቀሙ እናመሰግናለን። ስለ ሀ- ስለ አገልግሎቴ ሀሳቡን አስተያየት ካሉ ከሚሰሙ ድምጽ በኋላ ያስቀምጡልን። መልካም ቀን።